ጤና ይስጥልኝ ቪዥን ኢትዮጵያ ሰላም ነኝ እባክዎ ምን ልርዳዎት
እ ጤና ይስጥልኝ ቪዥን ኢትዮጵያ ሰላም ነኝ እባክዎ ምን ልርዳዎት
እ የ draft የ draft ብዙ እያፈሰብኝ ነበረ ለዛ ነው እሺ ደንበኛችን BGI ID ዎትን ይንገሩኝ እ የ BGI ID ወይ ደግሞ TIN number
እሺ ስልሳ አራት ስልሳ ሁለት
እሺ ስልሳ ሁለት አይደለም ስልሳ አራት ነው ስልሳ አራት
ሀያ አንድ ሀያ አንድ ሰላሳ አራት ሰላሳ አራት ዜሮ አምስት ዜሮ አምስት እሺ ደንበኛችን አንዴ መስመር ላይ ጠብቁ
እሺ
ሙሉ ስም ማን ልበል
ኤልዳና
ኤልዳና ማን ገረሙ
ገረመው አዎ
ይቅርታ ደንበኛችን ድምጾት ትንሽ ርቋል
አይ አላውቅም እኔ ግን ከዚህ ምስል ነው ለዛ ነው እሺ sorry እ የት የት አካባቢ ነው
ሴንቴሪ እንትኑ ጋር ይሄ አውራ ጎዳና ፊት ለፊት እ